ሌላ የለም።
ጤና ይስጥልኝ።
አብሮ ይስጥልን።
ከአሪፍፒ ነው እየደወልኩ ያለው ደንበኛችን አሁን ደውሎ መስመሩ ተቋረጠቦት።
አዎ አሁን ደውዬ ነበር እያወሩ መልስ አይሰጠኝ ነበር እንትን የተባለ
ድምፁን ተቋረጠብኝ እና መጨረሻ ላይ መስመሩ ተቋረጠ። ምን እያሉኝ ነበረ?
እ እ ምን እያሉኝ ነበረ? ትናንትና withdraw ለማድረግ ሞክሬ አልገባልኝም ነው ያሉኝ።
አዎ withdraw አድርጌ ከ betting ቤቱ ወጥቶ ነበር።
እሺ የ betting እ፣ እኔ ምንድን ነው የቤቱ ዋሊያ ቤት ዋሊያ ቤት ዋሊያ ቤት ነው የሚባለው።
አዎ።
ወደ ቴሌ ብር ነው የላኩት።
አዎ ወደ ቴሌ ብር ነበር።
ይሄ መቼ ነው? ትናንትና ነው የላኩት ነው ያሉኝ አይደለ?
ትናንት ማታ ላይ ሁለት ሰዓት አካባቢ ነው withdraw ን ያዘዝ
እሺ ደንበኛችን ስሙትን ማን ልበል
እንዳለ እንዳለማን
የቴሌ ብሩ ነው withdraw ያዘዝኩበትን እ፣ አይ የእርሱን ስም ይንገሩኝና እንዳለማን አሉኝ።
እንዳለ አድኛ አዱኛ እሺ ቴሌብር እና betting ላይ የተመዘገበው ስልክ ቁጥር አሁን የደወሉበት ነው በቴሌ ብር የተመዘገበው አዎ እሺ ይሄ አሁን የደወሉበት አዎ
እሺ ደንበኛችን አሁን እንትኑ አሉት አደለ withdraw ሲያደርጉ የተላከሎት confirmation
ምን ምን የሚል withdraw እንዳደረጉ የሚያሳይ መልእክት የሆነ መልእክት ነበረ። መልእክትን ወደዚ አዎ።
አላነበብኩ በቃ የምልክት ነበር።
withdraw ሲያደርጉ ይሄን ያህል amount በዛን ሰዓት withdraw እንደተደረገ የሚያሳይ መልእክት አለ። እሱን screenshot አድርገው ወደምነግሮት ቁ- ስልክ ቁጥር በቴሌግራም ይላክልኝ።
አሁን ላይ ነው።
አዎ ደንበኛችን በተመቸው ሰዓት
okay withdraw ማለት ሳዝ
ምን አሉ?
withdraw ምን አይነት withdraw ነው ማዘው? አሁን
አሁን withdraw ሲያደርጉ የተላከሎት መልእክት አለ አይደለ?
okay በመልእክት የተላክልኝ ወይም ደግሞ እዛ እ፣ የ betting account ላይ ይሄን ያህል withdraw አድርጎ successful ሆኗል የሚለው መልእክት success አላለም ጭራሽ success እሺ።
እኮ የሚል የለም ነው።
ከዛ ስለዚህ አልወጣም ማለት ነው። ከእርሶ ከዛኛው account ተቀንሷል ተቀንሷል። አዎ ተቀንሷል። እሱን የሚያሳይ እዛ ላይ እ፣ ያለውን screenshot አድርገው ይላኩልን እዚህ ጋር Okay፣ እንዲታይ የተቀነ- የለት።
የተ- የተቀነሰውን አዎ ምን ያህል ነው የተቀነሱ withdraw ያደረጉት?
አራት መቶ ነበር ያዘዝኩት። አራት መቶ error ላይ ወጥቷል።
እሺ አራት መቶ ብር። ስለዚህ እሱን በምነግሮት ስልክ ቁጥር ይላኩልኝና እ፣ መዝግቤ አስተላልፍለታለሁ። እሺ ደንበኛቸው ስልክ ቁጥሩን የያዙት ዜሮ ዘጠኝ እ፣ ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት አምስት
በዚህ ስልክ ቁጥር በቴሌግራም ይላኩልን።
Okay እሺ፣ ደንበኛችን ወዲያው ይሄኛው solve እንደተደረገ ራሳችን መልሰን እናሳውቆታለን። እሺ፣ ስለደወሉ እናመሰግናለን። መልካም ቀን።